Hello ይቅርታ ደንበኛችን መልሼ የደወልኩኝ።
እሺ፣ ችግር የለው።
ስልኩን የልጁን በእንትን ላይ በቴሌግራም ላይ ልኬልዎታለሁ። ከዛን ተጨማሪ የሚያስፈልገውት ነገር ካለ በዚሁ በቴሌግራም በላኩሎ በእንትን ማለት ነው ቴሌግራም ላይ ስልክ አስቀምጦልዎታለሁ። የሚፈልጉት ነገር በአካልም መምጣት ይችላሉ አዲስ አበባ።
እሺ፣ እሺ፣ በተጨማሪ ደግሞ ስልክ አስቀምጦልዎታለሁ ውስጥ ላይ መደወል ይቻላል ማለት ነው።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።